ጤና ይስጥልኝ ቤተሰብ ዲቦራ ነኝ። እባክዎ ምን ልርዳዎ?
ጤና ይስጥልኝ። እኔ የምለው ትናንትና ማታ ቴ- ወደ ቴሌ ብር ልኬ ነበር፣ ብር አልገባም ወደ ቴሌ ብር።
በዚህ ከዚህ ቁጥር ነው ያወጣኸው?
አዎ አዎ፣ ስንት ብር ነበር?
ሶስት መቶ ብር እሺ መስመር ላይ ጠብቀኝ፣ check አደርግልሃለሁ። ሄሎ
ሄሎ።
እ፣ በሳንቲም ፔ ነው አይደል ያወጣኸው? ወደ ቴሌ ብር ነው
አዎ፣ ወደ ቴሌ ብር በ- አዎ።
አዎ፣ በሳንቲም በሳንቲም ፔ። እሺ already ከኛ ወጥቶ ግን process ላይ ነው ያለው። ለሳንቲም ፔዎች እልክላቸዋለሁ። እሺ ትንሽ transaction ስለበዛ ነው፣ ትንሽ ታገሰን። እሺ